ጤና ይስጥልኝ። አሪፍ ነበር የምደውልዎት፣ አሁን ተቋርጦብዎት ነበር። እሺ ለምን ችግር ነገርኩት ነበር ንገሩት።
አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ሀምሳ አምስት ከስር ስምና ኮትን ጽፈው በዚህ በቴሌግራም ላይ ላኩልን። እሺ፣ ሌላ ምዳት ነገር ይኖራል?
ምንም የለም። በቃ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አምስት
ዜሮ ዘጠና ሁለት አስራ ሶስት ዜሮ አምስት አይደለም ዜሮ አንድ ሀምሳ አምስት ይቅርታ ደንበኛችን።
ዜሮ አንድ አምሳ አምስት አመሰግናለሁ።
እሺ፣ ስለደወልን አመሰግናለን። አገልግሎት ያሉትን አስታውስታ ከሚድንጽ ባለስቀምጡ መልካም ቀን